ጤና ይስጥልኝ አልፌ ሳምራይት ነኝ። በኮም ልርዳው?
ሄሎ ጤና ይስጥልኝ።
አዎ ጤና ይስጥልኝ አብዛኛ አብሮ ይስጥልን።
እና
ምን ልርዳዎት ደንበኛችን?
እና ጃምቦ ቤት ወደ ቴሌብር deposit አድርጌ ነበረ።
እሺ
ከቴሌብር ወጥተዋል። ጃምቦ ቤትስ አልገባም።
ወደ ጃምቦ ቤት ምን ያህል ብር ነው አዎ።
ደንበኛችን?
አዎ አሪፍ አሪፍ ባይ ነው ባይ ነው ወሰድኩ ነበረ።
ከዚህ በፊት አስመዝግበዋል?
አዎ አይ
አላስመዘገቡም? ምን ያህል ብር ነው?
እና ሰባ ብር ነው። አ-
ሰባ ብር። እሺ ሙሉ ስሞትን ማን እንበል ደንበኛችን?
ኡሳማ መሀመድ ቡ በዚህ ስልክ ቁጥር ነው።
ኡሳማ መሐመድ።
አዎ
እሺ ደንበኛችን text message ገብቶሎታል?
የቴሌብር
አዎ መቆረጡን ገብቶኛል።
የሚያረጋግጥ ማለት ነው። እሱን text አዎ message ገብቷል ገብቷል።
እሺ እሱን text message screenshot ያነሱትና
አዎ አሁን በምሰጠው ስልክ ቁጥር ቴሌግራም ላይ ይልኩልናል።
እሺ ስልክ ቁጥር እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ፣ በ- በዚህ ስልክ ቁጥር ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን።
እሺ እሺ እሺ ደንበኛችን ሌላ መረዳት ነገር አለ?
አይ አይ እሺ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን